ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልኝ።
ኤስኤንኤስ
ኤስ ኤም ኤስ ነው።
ሰላም ነው።
እግዚአብሔር ይመስገን። ማን ነው?
እ፣ ሀዊ ይባላለሁ ከዊ ፕላስ ሶሉሽን የምደውለው።
ኦ ሀቢብ እንዴት ነህ?
ሰላም ነው።
አለን ረዴት ነኝ።
ረዴት ረዴት
እ፣ ኦፓይን ሀዊ አይደል?
እ ኦፓይን የነበር ሀዊ ነው?
No አይ አይደለሁኝም። እኔ ከዊ ፕላስ ሶሉሽን ነው የምደውለው Okay እሺ። ምን እንታገዝ?
እና ባለፈው ድርጅታችን ላይ ተመዝግባችሁ ነበር አይደለ? application ኣችን ላይ ዊ ፕላስ ሶሉሽን እንታሰልኝ ተመዝግበን ነበር። አዎ አዎ፣ እሺ
እና አሁን የተመዘገቡ account ኦችን active እያደረግን ነበረ እና system ላይ የሚሞሉ አንዳንድ ጥያቄዎች ጠየኩኝ ነበር መጠየቅ እችላለሁ?
እሺ። ምንድን ነበረ?
እሺ ኤስኤንኤስ ነው የሚለው እዚህ ላይ ያገኘሁት contact እና ምንድን ነው እሱ ድርጅቱ የምንድን ነው?
የ furniture manufacturing ድርጅት ኤስኤንኤስ ፈርኒቸር ኤስኤንኤስ።
Okay furniture ልበል ማለት ነው።
አዎ።
እሺ የት አካባቢ ናችሁ?
እ፣ ሾሩሙን ነው እ
ሾሩሙን ነው አድሬ- ፋብሪካውን address ኣቸው? አይ የ- ለሽያጭ የሚሆነው አሁን ቢዝነስ ስለሆነ ሴንተሪ ሴንተሪ ነው።
ሴንቸሪ አዎ የት የት ነው መገናኛ?
መ- ሴንተሪ ነው።
እሺ ሴንቸሪ contact person አንቺ ነሽ?
አይ እኔ አይደለም የቢሮ ስልክ አለ text ላድርግልህ።
እ፣ በቃል ታውቂዋለሽ?
በቃል አላውቀውም።
እሺ text የምትልበትን ስልክ አሁን page ላድርግ page አደርግልሻለሁ። እሺ contact person name ነው ስም contact person ነው እንትና ኃይሌ። እስቲ ቆይ መልሼ ልደውልሽ። እኔ እርግጠኛ አይደለሁም ስልኬንም እንዴት እንዳገኘች ስላላወቅኩኝ ተመዝግቦ ድርጅታችሁ ተመዝግቦ system ላይ ነው ያገኘሁት።
ነው እንደ okay። በቃ መልሼ በዚህ ስልክ ወይም text አድርጊልኝና ስልክ እ፣ እ፣ የሚያናግርሽን ሰው እንትን እልልሻለሁ።
እሺ ስልክ እዚሁ ላይ አሁን page ላድርግ በቃ ስልክ።
እሺ እሺ እሺ እሺ ቻው።
Thank you ቻው።